ወዬ ሰላም ጤና ይስጥልኝ።
ደህና እግዚአብሔር ይሄ ቴሌዊል ማለት ምንድን ነው? ሁልጊዜ ይቆርጣል ከኔ ላይ።
እ ቴሌዊን ደንበኛ ስለሆኑ ነው። በየቀኑ ትኬት ስለሚሰጡት ነው። በሚሰጡት ትኬቶች እድሎትን ሲሞክሩ ሽልማት ያገኛሉ።
እና ስንት ጊዜ ሆነ? በጣም ብዙ ጊዜ እኮ ነው። መድረሱንስ በምን check እናደርጋለን?
እኩ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። የእድል ጨዋታ ጥያቄና መልስ አለ። ባለው ትኬት እድሎትን ሲሞክሩ ሽልማት ያገኛሉ። እድሎትን ይሞክሩ ባለው ትኬት እርሱ ከሰላሳ ቀን በኋላ ስለማያገለግል ይጠቀሙበት።
አሀ ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ዘጠኝ ሰማንያ አምስት ሰማንያ አምስት መሰላል አዎ፣ ሶስት ቁጥር ላይ እሺ እሺ፣ መልካም እድል